ሄሎ ጤና ይስጥልኝ። ጤና ይስጥልኝ።
አሉ ይሰማል ይሰማል።
አቶ ሙሉ ብርሃን አዎ አዎ ካሪፍ የነበረ ምደውሎት አዎ ገብቶኛል።
አዎ ብሩ ከዚህ እንደሚያሳየን ከሆነ ወደ ቃና ቤት ገቢ ሆኗል። ግን መቼ?
ቃና ቤቶች ዛሬ ዛሬ ጠዋት ላይ አዎ ቃና ቤቶች ዛሬ አክቲቭ ጠዋት?
ስላላደረጉ እሺ፣ ነው በቃ።
እነሱ አክቲቭ ማድረግ አለባቸው።
እና እነሱ ጋር ነው መደወል ወደ ያለብኝ?
ቃ- ወደ ቃና ቤት ገቢ አድርገነዋል እኛ።
እሺ እሺ እሺ እሺ ደንበኛችን እናመሰግናለን።